ሄሎ ሄሎ ጤና ይስጥልኝ።
አብሮ እንዴት ዋልክ? አለን ይመስገን። ከዊ ፕላስ ሶሉሽን ነበር የምንደውለው። ል- ከዊ ፕላስ ሶሉሽን ነበር የደወል ነው።
እሺ link ልከን ነበር እና register አድርጋችኋል?
okay። አይ አላደረኩትም።
አላደረኩም። በቃ በዚህ ልክልኛል?
ስልክ አይ በዚህ ስልክ link ልከናል okay እና check አድርገው እ፣ ሀሳብና እሺ።
አስተያየት ማንኛውም ካለ በተላከበት ስልክ ቁጥር ደውሎ እ፣ መጠየቅና ማስመዝገብ ይቻላል።
እሺ እሺ እሺ፣ አመሰግናለሁ። በጣም Thank you.
መልካም ቀን። እሺ፣ እሺ thank you